ሀረሚያ ነው። ሄሎ ሰላም ጤና ይስጥልን።
ጤና ይስጥልኝ።
ሰላም ከ ChipChip ነበር የምደውልሎት።
አ okay የ- የ game አሸናፊ ሆነው ነበር አይደለ?
አ
okay ይቅርታ፣ በጣም የት አካባቢ ነው ያሉት?
እኔ ክፍለ ሀገር ነኝ።
okay okay። እ፣ ኑሮዎት እዛው ነው ማለት ነው?
አ፣ ኑሮዬ ወደዛ ነው። እንዴት ነው?
አዲስ አበባ።
ኧረ አዲስ አበባ አይደለሁም። ያው አልፎ አልፎ ብመጣ ነው ወደዛ።
እሺ የት አካባቢ ብለን ያዘው? እሺ location ያሉበት ወራቤ ወራቤ አ፣ ሆሳዕና መስመር ወራቤ። እሺ እሺ። እ፣ አይ እንድላክሎት ነበረ። እዚህ አካባቢ ከሆኑ ያው ምን ነበር ያሸነፉትን ያውቁታል?
እ፣ ላርጎ እንትን መሰለኝ።
okay እሱን ከሆነ የግድ እዚህ አዲስ አበባ የሚቀበልለት ሰው ስለሚያስፈልግ እሱን ቁጥር እንዲሰጡን።
እሺ ቆይ እቃውን መቀየር አይቻልም? እንዴ?
አ፣ እቃ መቀየር እንኳ አይቻልም። ያሸነፉት ነገር ነው የሚሰጡት።
በቃ እሺ መልሼ ልደውል አመቻች።
ይቻላል፣ እሱ ይቻላል። እሺ እሺ መልካም ቀን። እሺ።